Hello አቤት ጤና ይስጥልን።
አብሮ ይስጥልን ባለፈው የፖ- የ post ታችሁት የሆነ መኪና አይቼ ነበረ ምን አይነት እ ሃይላክስ
ሃይላክስ 2010 ሞዴል ሁለት ሺህ አስር ዲኮርዲ ዲፎርዲ አዎ ይኖራል።
እ፣ እስቲ ቁጥር ልስጥህና check አድርግ እሺ እናቴ
ዜሮ ዘጠኝ ሰላሳ ሰባት 37
አርባ ስምንት 48 ሰማንያ ሶስት አርባ ስምንት 83
አርባ ስምንት ማን ልበለው?
ማሊ ባባ ብለህ ደውል እሺ እሺ